ሄሎ ጤና ይስጥልኝ ቃል ኪዳኔ ከሚስት ቤት ምደርደው
ሰላም ነው ማ ሰላም ምደርደው
እንትን ኦንላይን የምትጫወት ቁጥር ማለት ነው።
እሺ ምን አሉኝ?
ቁጥር ቨርቹዋል የተጫወት ነው።
እሺ
እንትን ቁጥሩ ሲወጣ አያሳየኝ አላሳየኝ አለ።
ምንድን ነው የሚያሳዩት?
ምንም አያሳየኝም። መጨረሻ ላይ ሚላት አለሚላት ነው እንጂ የሚያሳየኝ።
እስቲ screenshot አድርጎ ቴሌግራም ላይ ላኩልን።
በዚህ ነው
በዜሮ ዘጠኝ ዜሮ ሶስት
ዜሮ ዘጠኝ ዜሮ ሶስት ያዝ
አርባ አራት ቆይ አንዴ እሺ ዜሮ ዘጠኝ ዜሮ ሶስት አርባ አራት አርባ አራት ሰላሳ ሰባት ሰላሳ ሰባት
አርባ ሰባት አርባ ሰባት እሺ እሺ መልካም ነው።